ከቅመም ድንብላል ከቅመም ድንብላል ከሴጣንችን አየሁ አይንሽ ያባብላል አይንሽ ያባብላል እንኳን አድራሻሽን ስምሽን ሳላውቀው ድንገት አይቼሽ ነው ልቤ የተጨነቀው በአይኖችሽ ብርሃን ሰውን አትግደይ እስቲ ጥርስሽንማ ሊያው ሳቅ በይ ሊያው ሳቅ በይ የጠፋ ከቅመም ድንብላ ከቅመም ድንብላ ከሴት አንቺን አየሁ አይንሽ ያባብላል አይንሽ ያባብላል እውነቱን ልንገርሽ አልወድም አበል አለው ልዩ ዘዴን አይንሽ ሲያባብል ያምለኔ ያምለኔ ብሎ ይመኝሻል ማንም ያላገኘ ውበት ተሰጥቶሻል ውበት ተሰጥቶሻል በኔ ሞት እስቲ አምጪ ጭውት አፈርስፎ ሜጃሽ ወዴት ይሆን በኔ ሞት በኔ ሞት በኔ ሞት በኔ ሞት በኔ ሞት እስቲ አምጪ ጭውት አፈርስፎ ሜጃሽ ወዴት ይሆን በኔ ሞት በኔ ሞት በኔ ሞት በኔ ሞት የጠፋ ከቅመም ድንብላል ከቅመም ድንብላል ከሴት አንቺን አየሁ አይንሽ ያባብላል አይንሽ ያባብላል በአይኖችሽ ገርፈሽ ጥለሽኝ አትሽሺ ቀረብ በይና አጫውችኝ ትንሽ ቦክ ቦክ እያለን አይንሽ ያባብላል ተማረኩኝ እኮ ታዲያ ምን ይሻላል ታዲያ ምን ይሻላል የጠፋ ከቅመም ድንብላል ከቅመም ድንብላል ከሴት አንቺን አየሁ አይንሽ ያባብላል አይንሽ ያባብላል በአይኖችሽ ገርፈሽ ጥለሽኝ አትሽሺ ቀረብ በይና አጫውችኝ ትንሽ ቦክ ቦክ እያለን አይንሽ ያባብላል ተማረኩኝ እኮ ታዲያ ምን ይሻላል ታዲያ በኔ ሞት እስቲ አምጪ ጭውት አፈር ስቦ መጃሽ ወዴት ይሆን? በኔ ሞት በኔ ሞት በኔ ሞት በኔ ሞት በኔ ሞት እስቲ አምጪ ጭውት አፈር ስቦ መጃሽ ወዴት ይሆን? በኔ ሞት በኔ ሞት በኔ ሞት በኔ ሞት በኔ ሞት እስቲ አምጪ ጭውት አፈር ስቦ መጃሽ ወዴት ይሆን? በኔ ሞት በኔ ሞት በኔ ሞት በኔ ሞት ሞት ያምጪ ጭውት አፈር ሲሆን መጃሽ ወዴት ይሆን? በኔ ሞት በኔ ሞት በኔ ሞት በኔ ሞት ሞት ያምጪ ጭውት አፈር ሲሆን መጃሽ ወዴት ይሆን? በኔ ሞት በኔ ሞት በኔ ሞት